Hello ማነሽ? እቲ ወይ አስማ አቤት አስማ እንዴት ነሽ?
ለምን ሁለታችሁም ድምፁ ተሻለክ?
አዎ አንድ ነው።
እሺ አዎ አብሽር አገናኝልን።
አብሽሬ ወጥቷል።
ሲመጣበት የሆነ document ፋራህ ያመጣል። አሁን እሺ ሁለት document ነው አይ እ ከሞያሌ ነው ያመጣው። ወደ ጅጅጋ ነው የሚሄዱ የእቃ ጅጅጋ?
መውጣት ነው። አዎ የእቃ እና ይ- ይቆያሉ እንደ ፋራ ምናምን እ፣ እሱን አላውቅም።
ምክንያቱም እንትን ነው ሊያወጡ ነው አሁን ል- ል- እ፣ ጨርሰዋል።
ወላሂ አዎ እጅግ- እነ ፋራህ ገና ሊመጡ ነው ዶክመንት ይዘው ምናምን ዶክመንት ነው ምስል አገናኝልን። አብሽር አገናኝልን።
አብሽር የለም ሁዴ ማን ነው? ሙባረክ ነው።
ሁዴ
ሙባረክ
عارف
ሙባረክ عارف اه وي وي وي
ሙባረክ እንዴት ነህ? ሰላም ነው اهلا اهلا دينا
አለን አለን። ሙባረክ እንዴት ነህ? ሁሉ ሰላም كل سلام الحمد لله
አለን።
ምን ነበር?
ፋራህ የመጡ ፋራህ የመጡ ነበረ። የሆነ ዶኩሜንት አለ ወደ ጅጅጋ የሚሄድ
ዶክመንት ነው
አዎ፣ ሁለት ዶኩሜንት ነው።
ይህ ናቸው
ይሄው ሀ- ዋና ቢሮ ነው፣ head office ነው። የመጡ ነው አሁን። እናንቶች ሊወጣ ነው ሊወጡ ነው።
አይ አንድ ሀያ ደቂቃ ምናምን አለ ይደርሳሉ በቃ አዎ፣ ሀያ ደቂቃ ይደርሳል። ሲደርስ ልክ አስገባውና ላክለት። በእናትህ ሙባረክ